አከራርመኝ ልክረም ልሰንብት አከራርመኝ ልክረም ልሰንብት ጉብል ካለበት ጉብል ካለበት ጉብል ካለበት ከፈቀደኝ ልብሽ ከፈቀደኝ ገላሽ ከፈቀደኝ ገላሽ ከፈቀደኝ ልብሽ የኔ ዓለም ነይ ድረሽ
አከራርመኝ ልክረም ልሰንብት አከራርመኝ ልክረም ልሰንብት ጉብል ካለበት ጉብል ካለበት ጉብል ካለበት ከፈቀደኝ ልብሽ ከፈቀደኝ ገላሽ ከፈቀደኝ ገላሽ ከፈቀደኝ ልብሽ የኔ ዓለም ነይ ድረሽ መገኔ ቡልጋ ልጅ በሉ አከራርመኝ ይፋቴ ወዴነ በሉ አከራርመኝ ሲወዱ ማቅረቡን በሉ አከራርመኝ ማቅረቡን ታውቃለ በሉ አከራርመኝ እስቲ ዘና ልበል በሉ አከራርመኝ ሆነ እንግዳ በሉ አከራርመኝ መደብ ላይ ባመሽ ብሉ አከራርመኝ ባድረምነት ሳልህ ብሉ አከራርመኝ ጉብል ካለብት ጉብል ካለብት ጉብል ካለብት
በፍቅር ከመጣሽ በያከራርቢ በይ ልቤን ላጽናልሽ በያከራርቢ ዘንድሮን በቁርጡ በያከራርቢ ካመንሽኝ ላክምሽ በያከራርቢ ለመውደድ ታማኝ ነኝ በያከራርቢ ላደራ አንቀልም በያከራርቢ ምንጀሮች ማኛ እንጂ በያከራርቢ እብቅ የለብንም በይ አከራርሚኝ አከራርሚኝ አከራርሚኝ አካል ያትመኑ አከራርመኝ አከራርመኝ አካል አትመማኝ አከራርሚኝ አከራርሚኝ አካል ያትመኑ አከራርመኝ አከራርመኝ አካል አትመማኝ ለመውደድ የታማው ገለብ ለፍቅር ሰው አይዳኝ ለመውደድ የታማው ገለብ ለፍቅር ሰው አይዳኝ ወይ
አከራርመኝ ልክረም ልሰንብት አከራርመኝ ልክረም ልሰንብት ጉብል ካለበት ጉብል ካለበት ጉብል ካለበት ከፈቀደኝ ልብሽ ከፈቀደኝ ገላሽ ከፈቀደኝ ልብሽ ከፈቀደኝ ገላሽ የኔ ዓለም ነይ ድረሽ
አከራርመኝ ልክረም ልሰንብት አከራርመኝ ልክረም ልሰንብት ጉብል ካለበት ጉብል ካለበት ጉብል ካለበት ከፈቀደኝ ልብሽ ከፈቀደኝ ገላሽ ከፈቀደኝ ልብሽ ከፈቀደኝ ገላሽ የኔ ዓለም ነይ ድረሽ አገኘሁ ብዬ ብሉ አከራርመኝ አገራለሁ ስንፍንድቅ ፍንድቅ ብሉ አከራርመኝ አገራለሁ እንዳይረዳኝ ልብ ብሉ አከራርመኝ አገራለሁ የልቤን ሳያውቅ ብሉ አከራርመኝ የያዘኝ አባዜ ብሉ አከራርመኝ ሲያመጣኝ ፍቅር ብሉ አከራርመኝ መሬ መሬ ስል በሉ አከራርመኝ ነገር እንዳይመር በሉ አከራርመኝ ጉብል ካለበት ጉብል ካለበት ጉብል ካለበት
ነገር ይዘዋራ በያከራርቢ ፍቅርሽ ነበልባል በያከራርቢ ካንቺ ውለው ቢያድሩ በያከራርቢ ባንቺ መቃጠል በያከራርቢ መንዝነሽ ተጉለቴ በያከራርቢ አማራ ሳይንት በያከራርቢ አንደበትሽ ማር ነው በያከራርቢ በቃ ፈገግታሽ ወተት በይ አከራርሚ አከራርሚ አከራርሚ አካል ያትመሪ አከራርመኛ አከራርመኛ አካል ያትመመኝ አከራርሚ አ- አከራርሚ አካል ያትመሪ አከራርመኛ አከራርመኛ አካል ያትመመኝ ለመውደድ የታማው በለት ሰው አይዳኝ ለመውደድ የታማው በለት ሰው አይዳኝ
ለመውደድ ታማኝ ነኝ፣ ለአደራ አትቀልም፣ ምንጃሮች ማኛ ድቄ፣ እብቅ የለብንም። እኮ በል